ሄሎ ሄሎ ሄሎ
ሄሎ፣ ይሰማኛል።
እሺ ሰላም እንትን ተቃራኒ word ብዬ ነበር።
እሺ ቆይ አንዴ።
እሺ
ንገረኝ order ነበርክን።
እሺ እሺ ሰላም አስራ ስድስት አርባ ሶስት እና አስራ ስድስት ስልሳ አንድ
አስራ ስድስት
አርባ ሶስት እና አስራ ስድስት ስልሳ አንድ
አስራ ስድስት አርባ ሶስት እና አስራ ስድስት ስልሳ አንድ አስራ ስድስት ስንት?
ስልሳ አንድ ስልሳ አንድ እሺ የትኛው ነው እየሰራ ያለኸው?
እ እየሰራ ያለሁት አስራ ስድስት አርባ ሶስት
እሺ ቆይ አትዝጋ። እሺ ዲስፓች ልጠይቅልህ።
እሺ እሺ ሰላም እሺ
ማን እንኪ ማሬ ኦኬ የሲምፕል ከሲምፕል ቢስትሮ ወደ ፊጋ እሺ ወደፊት
እሱን ነው አይደል እየሰራ ያለኸው አዎ አዎ ቬጋስ ደግሞ ፍየል ቤት እሺ አንዴ ወይ ደጉ አቤት አቤት ቬጋሱ ወጥቶልሃል እሺ
እሺ እሺ አመሰግናለሁ እና ይሄኛውን ደውሉ check አድርጉልኝ check አደርጋለሁ እሺ እሺ ሰላም እሺ